hello ጤና ይስጥልኝ ቤተሰብ አብሮ ይስጥልን። ሰላም ነው እና ሰላም እንዴት ነህ?
free bet እስኪ ካለው እይልኝማ ልንገርህ።
እሺ cashier code ኡ ንገረኝ።
ዘጠና ስምንት እሺ ሰማንያ አራት
እሺ
አንድ መቶ አስር
አንድ መቶ አስር አዎ
እሺ አርባ ብር አለው።
አርባ ብር አለው አዎ አርባ ብር ቦነስ አለው። ገብቶልሃል?
አል- አል- አልገባም እኮ እሱ።
አዎ አሁን ገብቶልሃል። check አድርገው።
ድምፅሽ ያምራል።